Hello ጤና ይስጥልኝ ዲቫይስ ሰንቸር።
አዎ እንዴት ናችሁ?
አለን ደህና።
እ፣ ከ We Plus Solution ነበር ምደውለው። ሰላም እባላለሁ።
ምን ልታዘዝ?
እ፣ We Plus Solution እ፣ ሀምሳ ከሀምሳ በላይ መተግበሪያዎችን በመያዝ መተ- መጥቷል እና ድርጅታችሁን በነጻ በኛ website ላይ እንድታስተዋውቁ ነበረ።
እስቲ የሚመለከተውን አካል አዋርቼ ልደውልልሽ።
እሺ text ላድርግላችሁ link ኡን ከተስማማችሁ።
እ፣ እሺ መልሽ ልደውልልሽ።
እሺ ለጊዜ አመሰግናለሁ።
አሁን የማስታወቂያ ምናምን ስራ ብዙ ስላለ አሁን ላይ Okay፣ እንኳን እንትን የሚለኝ ሲል በጣም ሳገኘው አመሰግናለሁ።
እደውላለሁ።
እሺ መልካም ቀን።
አሜን።
እሺ